ስልኬ ቻርጅ ተደረገ ነው። ሄሎ አቤት እ ሰላም ከችፕችፕ ነበር ምደውልሎት ሀያት ሄሎ አቤት ሀያት ነዎት?
አዎ ነኝማ ይቅርታ order አድርገው ያልመጣ product ነበሩት?
አለ ቅድም ደውዬ ነገርኳችሁ እኮ አልመጣልኝም አልኳት ምን ነበር ያልመጣሉት?
ድንች
ድንች በዚህ ቁጥር ነው?
አዎ በዚህ ቁጥር
እስኪ አንዴ መስመር ላይ ነገ ደግሞ ካሮት አለኝ አንድ ላይ አብራችሁ
እሺ አንዴ መስመር ላይ ጠብቁኝ፣ check ላድርግልዎት። ሀያ ኪሎ ነው አጠቃላይ የ group ኡ።
አዎ እሺ ነገ የት ነው የሚመጣልዎት?
ትራኮን ትራኮን።
አዎ እሺ ነገ ይመጣልዎታል። driver ሲደውል ያንሱላቸው።
ያኛውንም አንድ ላይ አድርጉ እንትን እንዳይ- እንዳይለያይ ነገ ነው deliver date ኡ እሱ።
አዎ አዎ በቃ አንድ ላይ ይመጣልዎታል። እሺ እሺ ነው አመሰግናለሁ።
መልካም ምሽት።